ሄሎ ሄሎ ጤና ይስጥልኝ ሰላም ሁላችሁ መሀሌት ነኝ እ እ ከዚህ ከዳኑ አንድ እግሩን በደንብ መርገጥ የማይችል ሰው አለ። ወደ እንትን ሀይሌ ጋርመንት አዲስ አበባ ኮንዶሚኒየም እ ወደ ሀይ- ከዳኖ ዳኑ ከዳኖ ወደ ሀይሌ ጋርመንት ነው የሚሄደው።
አዎ መኖሪያ ቤ- ወደ መኖሪያ ቤት ነው። ትንሽ ፎቅ ናት።
እሺ ሰው ያስፈልግ ነበር። እንደ የሰው ኃይል አላችሁ አለ አ አለን እንልክሎታለን።
አንድ አራት አድርጋችሁ
አራሷ አራሷን የተፈለገ የፈለጋችሁት እ ምክንያቱም ወደ ፎቁ ሲወጣ በእንትን አድርጎ ካላወጡት የሚችል አልመሰለንም።
አይ ዊልቸር አለ ችግር የለም እሱ በዊልቸር ነው የሚያወጡት።
አይ ዊልቸር አለ ዊልቸር አለ አይ የጤና ባለሙያ ስለምንልክ ያስገብቶል ሰው አያሳስቡት ችግር የለም።
አሀ እሺ፣ ስንት ነው ክፍያችሁ?
Okay ቦታውን ንገሩኝና ሂሳቡን ልንገሮት ላውጥቼ ቦታው ዳኑ ነው። ዳኑ የአጥንት ሐኪሙ አራት ኪሎ ያለው ማለት ነው።
እሺ
የሚሄድበት ሀይሌ ጋርመንት አዲስ አበባ ኮንዶሚኒየም አልፎ ሰባ አምስት ካሬ ሜትሮች የሉም አ፣ ፎቆቹ እዛ ነው። አ፣ ሂሳቡን አውጥቼ አንዴ ልንገሮት ይጠብቁኛል እሺ እጠብቃለሁ።
ወይ ወይ መልሼ እኔ ልደውልልዎት እናቴ አንዴ እሺ እሺ፣ አመሰግናለሁ።
እሺ ማይ